ሄሎ ምን ChipChip ሰላም፣ ደህና አረፈዳችሁ።
ሰላም እግዚአብሔር ይመስገን። እ ደንበኛችሁ ነበርኩና በአምስት ሰው ነበረች ስትጠቀሚ የነበረው እስካሁን።
እሺ አሁን ደግሞ ሶስት ሰው ሆኗል ተብሏል group ኡ።
አዎ ልክ ነው እንደ በፊቱ አምስት አምስት ኬጂ ነው ከ item ኦቹ ማዘዝ ያለብኝ?
አይ የፈለጉትን ኪሎ መጠን ነው okay።
የፈለጉትን የፈለኩት item ግዴታ አይደለም አምስት ኪሎ ማለት ነው።
አይ ግዴታ አይደለም እ በፊትም እኮ ቢሆን ግዴታ አይደለም አምስት ኪሎ የፈለ- ከፈለጉም አንድ ኪሎም order ማድረግ ይችላሉ
እሺ፣ ከአምስት ኪሎ በታች ይቻል ነበር።
አዎ ይቻላል okay፣ እሺ እኔም እሺ እሺ እናመሰግናለን መልካም ቀን አሁላችን